Hello ሰላም ነው እናቱ?
ሰላም እንዴት ነህ?
Hello እናውጋው ነኝ ከአርባ ምንጭ እሺ የጂአሩ ልማት shop እሺ
ይበልጣል የሚለው የ cashier name ኡ ማለት ነው።
እሺ አሁን ከጠዋት እየሰራንበት ነበር። ከሰዓት ስንከፍተው error in credential ይላል።
ምን password ስታስገቡ ነው እንደዛ የሚለው?
አዎ ይበልጣል ነው ያልከኝ?
አዎ ልማት shop ላይ እሺ check ላድርግልህ። እሺ አንዴ
ልዝጋውና ልደውልሽ ቆይቼ አዎ፣ ትንሽ አዎ፣ አዎ።
እሺ እንዳትረሺ በእናትሽ እሺ እሺ